አማርነሽ ወለላሽ የረጋ አልደርስብሽ አልኩኛ እጄን ብዘረጋ የዘንባባ ማርነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማርነሽ የዘንባባ ማር ነው ፍቅርሽ ቄጥማን ይመስላል ጸጉርሽ ምርኩዜ ወደቀ በትሬ አይ አይንሽን ሳይ ተገትሬ ባንቺ ለዛ ሁሉም ያድራሉ ሲያልሙሽ የዘንባባ ማርነሽ አዎ የዘንባባ ማርነሽ ንቦች የቀሰሙሽ በጣም ቀዝቀዝ ያለ ውርጭ ነው ሰፈሬ የቀጩ መድኃኒት አዎ የቀጩን መድኃኒት ስጪኝ ለከንፈሬ የዘንባባ ማርነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማርነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማርነሽ የዘንባባ ማር ነው ፍቅርሽ ቄጥማን ይመስላል ጸጉርሽ ምርኩዜ ወደቀ በትሬ አይ አይንሽን ሳይ ተገትሬ ስቄ ተጫውቼ ካንቺ ሳልላፋ ሜዳ ላይ ቀረሁኝ ዋ ሜዳ ላይ ቀረሁኝ ቆሜ ሳንቀላፋ ለኔ ጨረቃዬ ከዋክብት ያንቺ ነሽ ጣፋጭ ምሳራቴ ጣፋጭ ምሳራቴ የዘንባባ ማር የዘንባባ ማርነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማርነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማርነሽ ቄጥማን ይመስላል ጸጉርሽ ምርኩዜ ወደቀ በትሬ አይን አይንሽን ሳይ ተገትሬ ስቄ ተጫውቼ ካንቺ ሳልላፋ ሜዳ ላይ ቀረሁኝ ሜዳ ላይ ቀረሁኝ ቆሜ ሳንጠላፋ ለኔ ጨረቃዬ ከዋክብት ያንቺ ነሽ ጣፋጭ ምሳራቴ ጣፋጭ ምሳራቴ የዘንባባ ማር የዘንባባ ማር ነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ ይህ የዘንባባ ማር ነሽ ወለላሽ የረጋ አልደርስብሽ አልኩኝ እጄን ብዘረጋ የዘንባባ ማርነሽ የዘንባባ ማርነሽ የዘንባባ ማርነሽ